ማብራሪያ የዋዜማ ግማሹ ክፍል ድራሹ ስለጠፋ የተገኘውን ያዳምጡ ከማንሻው ይቀጥላል። በቁም ዜማ ነው።
ሶስት ውእቱ አምስት ሰረገ ላው መርድ ስድስት ሀገረ ይሁዳ እኩይ በግዕዝ መደብ ብቻ ማንሻው ላይ በሰላሳ ሲመጣ ተነሽ ሁለት መደቡ አራት ሰያፍ ሲሆን ቆመ ዳዊት ለአውደ መደቡ አምስት ሰያፍ ሲሆን ጳውሎስ መደቡ ሁለት ወዳቂ ሲሆን ነበረ ኬፋ ደውል መደቡ ሶስት ወዳቂ ሲሆን ሰወረ ንዋዮ ርሁቀ አራት ሉዮ ሊቃን መደቡ ሶስት ተዛይ ሲሆን ተራ የጸ ካህን ያሬድ መደቡ መደቡ አራት ተዛይ ሲሆን ዘጠኝ ሁለት ዲያቆን አራት ወዳቂ ጎዳና ቀዋሚ ሕፃን የዋህ እስከዚህ በቅኔ ቤት ዜማ ልክ ሲኖረው በጎንጅና በአንዳንድ መምህራን ሰላሳ የሚሆን ልክ እንደዛ አምላኬ ማንደርደሪያ ቤት መምቻ ነው። ለምሳሌ ተነሽ ሶስት አፍቀረ አኳኑ ህይወተ አራት ክልኤሆሙ መና ወወይን ተታይ አራት ማርያ አቲ ድንግል ሰያፍ አምስት ዘካ አርያ ሀራ ውቱ የመሰለ ብቻ ነው። በረዥም የሚደረገው ግን ከጎንደር ሊቃውንት አባቶች የተገኘ ነው። በቅኔ ቤት ዜማ ልክ የለውም። በረዥም ሰላሳ ሲሆን ተነሽ ስድስት ወበ ዘወረ ደወል ዋህድ መደቡ ሶስት ተጣይ ሲሆን ወበ ዘወረ ደዋህብ ልወልድ ሰባት ሃበሃ ዘተሃኡ ኢያሱ ወአሮን ተጣይ ስድስት ልሳ ነካህ እንቢዝ እጹብ ሰባት ሀገረ ሊቃውንት ጳውዲዝ ወጴጥሮስ ሰያፍ ሰባት እስመ አማኑ ኤልታ ኦታኦስ መደቡ አራት ሰያፍ ሲሆን እስመ አማኑ ኤልያ ምርዮም ስምንት አካባቢ ሲሆን ተነሽ ስድስት ተታይ ስድስት ዘውገማ ረያም ወዳቂ አራት ያና ከመጀመሪያው ጋር አራቱ ወዳቂ አንድ ከሆነብህ እጠፍ። ለምሳሌ ሶል ያና ብለህ አምስት ረበናት ጌቱ ላይ በሁለት ንባብ ሲሆን ተነሽ አራት ተለ ለዝየ ተታይ አራት ደናግል ሰምራከ ሁለት ተነሽ ይቀጥለው ደናግል ልሆራ ሰያፍ አምስት ዘማትየ ወአስበጣ ወዳቂ ሶስት አተ ድንግል ረበናት ጌቱ ላይ በግዕዝ ጉባኤ ጣና ሲሆን ተነሽ ሁለት ሶስት ነገ ዱህዝ ተጣይ ሁለት ያ ልያም ሶስት ተጣይ ሲቀበለው ድንግል ወይም ሁለት ተጣይ ሲቀበለው ፍቁ ርዕሳ ሰያፍ ሶስት ያ- ሴፍ ጎየ አራት ማት ያሴር ወዳቂ አንድ ቦ ንቡር ሁለት ዝ ተነሽ ሶስት ነበረ ወአርየ አራት ይቃውሙ እሉ ተጣይ አራት ግሩማን ህዝብ ወዳጅ ሲቀበለው ሚካኤል መልአኩ ሰያፍ አራት ገብርኤል ሊቆሙ አምስት ዘይሴተ እክለ ወዳቂ ሶስት ጳውሊአ አሃዱ ሶስት ተነሽ ሲቀበለው ጳውሊ ዘቆመ ይላል። መረግድ ክልኤሆሙ መና ወወይን ላይ ተነሽ ሁለት ሰ-